ከቤት ጤና ይስጥልኝ ቀርምደርደው approval ፈልገን ነበር።
ምን አሉ?
approval approval።
እሺ በዚህ ስልክ ቁጥር ነው?
የወጤ አስራ አንድ
እሺ ሰማንያ አራት
እሺ ሀያ አምስት አርባ አራት
እሺ ስንት ብር ነው?
መቶ ምናምን ብር።
እሺ ዛሬ ነው?
አዎ አዎ ከሰላሳ ደቂቃ በፊት እሺ አንዴ መስመር ላይ ጠብቁኝ። ሄሎ
ሄሎ እሺ ወደ ዜሮ ዘጠኝ ሰማንያ ዘጠኝ ሀያ አንድ ሰማንያ ስድስት አስር አዎ አዎ
እሺ confirm ተደርጎሎታል። process ላይ ነው ይገባሎታል። እሺ መልካም ቀን።